ጨርሰሽ ነው ወይስ ዘግቶብሽ ነው?
no no no no አይ ስልክ ገብቶብኝ ነው። ምሰ
okay በቃ እሺ ያልጨረስኩ ሀሳብ ካለ ብዬ ነበር። መልሽ ደወልኩኝ ከዘጋብኝ ለምን ለምን ዘጋ? ተዘግቶ እንዴ ነኝ የዘጋሁት ወይስ ተዘግቶ ነው?
አንተ ራስህ መስለኝ የዘጋሁ በመሀል እያናገርኩ ጭልም ሲል ነው መልሽ ደወልኩኝ።
my bad በዛ ስልክ ተደውሎልኝ ስለነበር ነው። እና ደግሞ አሁን በደንብ ይሰማሻል ማውራሉታ ስለዚህ ሶፋር ሶ ጉድ ምንም
ሶፋር ሶ ጉድ ሶ ዩ ቢሮ ስልክ የደወልኩት ነው አለ እንደ የቢሮ ስልክ
በዛው በዛው ቼክ እናድርገው ብዬ እኮ ነው
ይድዲያና ቼክ ቼክ ቼክ የሚደረገው
I wish it was another person. By the way, it's being recorded, by the way. record ይደረጋል።
ኧረ እባክህ እሺ እና እና እንዴ እሺ ጨረስክ ሀሳብን?
ምን ሀሳብን ጨረስክ? ሀሳብህን ጨረስኩ ወይ?
PC ውን ፈልግና ከዛ ኤዲት እናደርገዋለን። ጋሽ ዳዊት
እሺ እሺ አገኛችሁ ሚሳኤል የለም እዛ አካባቢ አልጠይቆ የለም የለም የለም ሚሳኤል ቢሮ አይደለም ያሉ ሀውዝ ጎይንግ ሀውዝ
ሶፋር ኤክስሊን እና እንትኑን ቢሮውን በስቴሽነሪው እንትን አስተባባውኝ አስቀማመጥኩኝ ኤቭሪቲንግ ወዝ አሜዝ ሌላው በተረፈ ቢሮ ጸጥ ያለ ነው እና ጭንቃ በሰማው ቁጥር ፓኒክ ጠፋል እኔ ደግሞ ቻኮሊ ምናምን ያላችሁት የምራችሁ ነው ለካ።
ምን ያል ቻኮሊ ምናምን ነገር ያላችሁት የምራችሁ ነው ለካ። አይ ዩ ጋይስ ወር ጆኪንግ ትጠቀሙበታላችሁ። ጀስት ዝም ብሎ
ለማንኛውም በቃ እኮ